በልቤ ኑሪ ተደላግለሺ ተደስተሺ እንዳይ ከፋሺ ሆዴ ካንቺው በስተቀር ማንም የለበት እንደ ፈቀደሽ ፈላሰሺበት ኑሪ በልቤ ኑሪ ተደላድለሺ ተደስተሺ እንዳይ ከፋሺ ሆዴ ካንቺው በስተቀር ማንም የለበት እንደ ፈቀደሽ ፈላሰሺበት የጧት እድሌ ነሽ የማታ እንጀራዬ ብርሃን አድማቂ ኮከብ ነይ ፀሐዬ ሞገስን አላብሰሽ በሁለንተናዬ ሕይወትን ፈጥረሻል ለነፍሰ ሥጋዬ የጧት እድሌ ነሽ የማታ እንጀራዬ ብርሃን አድማቂ ኮከብ ነይ ፀሐዬ ሞገስን አላብሰሽ በሁለንተናዬ ሕይወትን ፈጥረሻል ለነፍሰ ሥጋዬ በጨለመው ቤቴ አጋር በሌለበት አጋር በሌለበት ስጋ አልባ ገላዬን ነፍሴ ዘራሽበት ነፍስ ዘራሽበት ዛሬ ሙሉም አልፎ ፍቅር ከሞላበት ፍቅር ከሞላበት ዓለም ገብቻለሁ ካንቺ ጋር ልደሰት ካንቺ ጋር ልደሰት በልቤ ኑሪ ተደላድለሺ ተደስተሺ እንዳይ ከፋሺ ሆዴ ካንቺው በስተቀር ማንም የለበት እንደ ፈቀደሽ ፈላሰሺበት ኑሪ በልቤ ኑሪ ተደላድለሺ ተደስተሺ እንዳይ ከፋሺ ከኔ ካንቺው በስተቀር ማንም የለበት እንደ ፈቀደሽ ተራሰሽበት አይኔ እንዳያርቅሽ ገላዬ ስስቴ ፈገግታሽ ምግቤ ነው ለሰራ ከላቴ ብርሃን ጨረቃዬ የምሽት መብራቴ አንቺን በማግኘቴ ተሳክቷል ምኞቴ ከኔ እንዳያርቅሽ ገላዬ ስስቴ ፈገግታሽ ምግቤ ነው ለሰራ ከላቴ ብርሃን ጨረቃዬ የምሽት መብራቴ አንቺን በማግኘቴ ተሳክቷል ምኞቴ በጨለመው ቤቴ አጋር በሌለበት አጋር በሌለበት ስጋ አልባ ገላዬን ነፍሴ ዘራሽበት ነፍስ ዘራሽበት ዛሬ ሙሉም አልፎ ፍቅር ከሞላበት ፍቅር ከሞላበት ዓለም ገብቻለሁ ካንቺ ጋር ልደሰት ካንቺ ጋር ልደሰት